ሄሎ ሄሎ፣ ጤና ይስጥልኝ አቶ ዮሴፍ።
አብሮ ይስጥልን።
ሰላም ኖት?
አለን አለን።
ከፍሊንስቶን ነው የምትነበብ የምደውልልዎት Okay። አዎ አዎ። አይ እዛው ሆኜ እኮ ነው ስላልመጣሁ ነው ያልደወልኩት።
ነው?
አዎ አዎ አዎ፣ እሺ፣ check ላርጎት ብዬ ነው።
አዎ አዎ። አይ እዛ ሆኜ ነው ስመጣ ራሴ ደውልልሃና እመጣለሁ።
በቃ ይቻላል፣ ይቻላል።
እሺ እሺ።
መልካም።
መልካም